hello ጤና ይስጥልን።
አዎ hello ይስጥልኝ። ወይ ፋሲካ ዲዛይን አዎ ፋሲካ ዲዛይን ሰላም ነው?
እግዚአብሔር ይመስገን ደህና።
ከዊ ፕላስ ሶሉሽን ነበር የምደውለው።
ከምን ከዊ ፕላስ ሶሉሽን
ዊ ዊ እሺ።
ፕላስ አዎ application ኣችን ላይ ተመዝግባችሁ ነበረ አዎ እና account ኦችን active ለማድረግ አንዳንድ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር የደወልኩት ይቻላል?
okay ንገሪኝ።
እም፣ እሺ የድርጅቱ ስም ፋሲካ ዲዛይን ነው።
አሀ እ፣ የት አካባቢ ነው?
እ፣ ሽሮ ሜዳና እንትን ቦሌ ጤና ጣቢያ አካባቢ ሀያ ሁለት እም፣ ሁለት ቦታ ነው።
አዎ እም፣ እሺ ሽሮ ሜዳ ሽሮ ሜዳ እና ሀያ ሁለት አይደል?
ሀያ ሁለት ጤና ጣቢያ አካባቢ እሺ ጤና ጣቢያ አዎ
እሺ የሽሮ ሜዳ ውስጥ
ሽሮ ሜዳ እ፣ መካነ ኢየሱስ building ሁለተኛ ፎቅ መካነ ኢየሱስ እሺ ስልክ ቁጥር ማግኘት እችላለሁ አሁን በደወልኩበት ቁጥር ለሁለቱም ቦታ
አዎ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ዜሮ ሶስት ዜሮ ሶስት ሰባ ሰባ አምስት አምስት ዜሮ ዜሮ ዜሮ ሁለተኛ ዜሮ ቁጥር አራት ስጥሽ ዜሮ ዜሮ ዘጠኝ ዘጠኝ ሀያ ሰባት ሀያ ሰባት ስልሳ ዘጠኝ ስልሳ ዘጠኝ ዘጠና አራት ዘጠና አራት ሰማንያ ሰባት ሰማንያ ሰባት እሺ እ፣ contact person ማንን ነው የምናገኘው?
እ፣ የፖስታ ሳጥን ወይ ደግሞ ፌቨነራ እሺ የአስራ አንድ ቤቱ የዚህኛው ማንን ነው?
አስራ አንድ ቤቱ የኢየሩሳሌም ሳጥን ኢየሩሳሌም ኢየሩሳሌምማ ሳጥን ፍስሐ ጽዮን እሺ እ፣ የዛኛው ሳ ፌቨነራ ሴቨን እሺ የስራ ቀን
ከሰኞ እስከ እሁድ
እሺ ሙሉ ሳምንት ማለት ነው።
ያዋን ቤት እም፣ እሺ ስንት ሰዓት?
ጠዋት ከሁለት ሰዓት በማታ አንድ ሰዓት
እሺ የድርጅት ሎጎ አላችሁ እንዴ?
አዎ።
እም፣ እሺ እ፣ የንግድ ፍቃድ ወይ TIN number ወይንም መታወቂያ ማግኘት እችላለሁ?
እ፣ okay በ BTC Trading ነው የሚለው PLC ስለሆነ እም፣ anyway ግን website ኣችሁን check ላድርግና ልደውልልሽ አንዴ እሺ website ኣችን We Plus Solution ብለሽ ስትገቢ ታገኘዋለሽ።
እሺ እሺ እሺ